hello ጤና ይስጥልኝ ቃል ኪዳን ሚካኤል ስቴት ምን ልርዳው?
withdraw አል confirm ልታደርግ መጣ በዚህ ስልክ ቁጥር ነው አይደለም ዜሮ ዘጠኝ ዜሮ ዘጠኝ አስራ ሁለት አስራ ሁለት አርባ አምስት
አርባ አምስት ሀምሳ ዘጠኝ ሀምሳ ዘጠኝ አስራ አምስት አስራ አምስት አዎ አስራ አምስት ነው የቀረው
እሺ ስንት ብር ነው?
አስር ሺ ሶስት ጊዜ እሺ አንዴ መስመር ላይ ጠብቁኝ እሺ ወደ አንድ ሺ ሀያ አምስት ሀያ ስድስት አስራ አንድ ሀምሳ ሶስት ሰባት
አምስት ሰላሳ ሰባ አዎ ንግድ ባንክ አዎ
እሺ ሌላ ደግሞ አስር ሺ ወደ አንድ ሺ ሀያ አምስት ሀያ ስድስት አስራ አንድ አምስት ሶስት ሰባት አዎ
እሺ አንድ ሺ ሀያ አምስት ሀያ ስድስት አስራ አንድ አምስት ሶስት ሰባት
አዎ እሺ ሶስቱን confirm ተደርጓል process ላይ ነው ይገባሉታል
እሺ እሺ መልካም ቀን እሺ